মেরে কুটকে চলে গেল।
Hello?
ደንበኛዎችን ይሰማዎታል?
አዎ የትማ ሰላም ናችሁ?
እግዚአብሔር ይመስገን። ደንበኛችን ይለ ይሰማል። ደንበኛችን
አዎ አዲስ የሆነ ቲክቶክ ቲክቶክ ላይ አይቶ ነበር። ቦታው አጣሁት። ቦታው የቱ ጋር ነበር?
ምን አሉኝ? ደንበኛችን እ እ ምን አሉኝ? ደንበኛችን ደንበኛ ያው የዛ ቲክቶክ ላይ የዛ ቪዲዮ ካናዳ ምናምን ያሉ ነበር። የዛ